hello አቤት አቤት።
ጤና ይስጥልን።
አብረን ስጥልን።
የሆነ እንትን ቆርጠን ነበረ እሺ ተመላሽ አለው ግን የለውም እያሉን ነው እዚህ ሰራተኞች ማለት ነው።
okay። እሺ cashier code ኡን ትነግረኛለህ?
cashier code እሺ እ
እ አስር
እሺ hello እሺ አስር አባቴ እየሰማሁህ ነው።
አስራ ዘጠኝ አስራ ሶስት
አስራ ዘጠኝ አስራ ሶስት ሀምሳ ሰባት
በቃ አዎ እ ይጎለዋል ቁጥር አስራ ዘጠኝ አስር አስር እሺ አስራ ዘጠኝ እህ
አስራ ሶስት እህ ሀምሳ ሰባት
ምን አልከኝ?
ሀምሳ ሰባት ሀምሳ ሰባት አዎ ሀምሳ ሰባት አንዴ ቆይ እሺ እሺ አስራ ሰባት ነው እንዳለች አይደለም
hello አቤት ገብቶልሃልሽ አባቴ?
እሺ እሺ ስለደወልክ ስንት እናመሰግናለን።
ስንት ነው ያለኝ ሁለት መቶ ገብቶልሃል።
እሺ እሺ አባ